ታጠቅ ብሎ ፈረስ ካሳ ብሎ ስም ታጠቅ ብሎ ፈረስ ካሳ ብሎ ስም አርብ አርብ ይሸበራል ኢየሩሳሌም ሺገመር ሺጉራች የሸዋ ፈረስ ሺገመር ሺጉራች የሸዋ ፈረስ አንድ ጥርኝ ሆነ ቢዘልቅ ቴዎድሮስ መቅደላ ፋፉ ላይ ጩኸት በረከተ መቅደላ ፋፉ ላይ ጩኸት በረከተ የሴቱን አናውቅም ወንድ አንድ ሰው ሞተ የትግሬንም ንጉሥ ሲንቁ ሲንቁ የጎጃምን ንጉሥ ሲንቁ ሲንቁ ወንድ ያለ ራስዎን ገለውም አያውቁ ገደልን እንዳይሉ ሙተው አገኟቸው ማረክን እንዳይሉ ሰው የለበጃቸው ምናሉ እንግሊዞች ሲገቡ አገራቸው ለወሬ አይመቹም ተንኮለኞች ናቸው በገና በልደት አያምረኝም ስጋ በገና በልደት አያምረኝም ጠጅ ኋላ በትንሣኤው አትንፈገኝ እንጂ አምላኬን አምላኬ ስለው ደስ ይለኛል አምላኬን አምላኬ ስለው ደስ ይለኛል በቸገረኝ ጊዜ ከተፍ ይልልኛል እስመ ኃያል አንተ እኩቶ ስቡህ እስመ ኃያል አንተ እኩቶ ስቡህ ላመነህማ ሰው አንተ በቃለህ እባክህ አምላኬ የምለምንህ እባክህ አምላኬ የምለምንህ ያጣ ሰው ሳያገኝ አይሙት አደራህ በደመ ነፍስህ እኛን መፍጠርህ በደመ ነፍስህ እኛን መፍጠርህ እንዲጠራልህ ነው ቅዱሱ ስምህ መለስ ቀለስ ብላ አየችው ቀሚሷን መለስ ቀለስ ብላ አየችው ቀሚሷን ረሳችውናም ካፈር መለወሷ ምዩ የተጠበሳሳ ይሸታል እጃችሁ የተጠበሳሳ ይሸታል እጃችሁ ኧረ እናንተ ሰዎች አሳማ በላችሁ ምዩ አሳትብሉ እያለ ቄሱ ሲራገመ አሳትብሉ እያለ ቄሱ ሲራገመ አሳማ ይበላል